ጤና ይስጥልን።
አብሮ ይስጥልን እንዴ አናግሩን እንጂ
ምን ምን እንዴት ልታወራ?
ናችሁ?
እግዚአብሔር ይመስገን። ድምፅህ ርቋል።
አ- earphone ስለሆነ ለዛ ነው ይቅርታ።
አዎ፣ እየተሰማኝ አይደለም። ይቅርታ በጣም ቢሮ ቢሮ የት አካባቢ ነበረ?
እኛ መስቀልና ፓስተር እንገኛለን።
መስቀል ፍላወር
መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን።
ነው አይደለ? ማሪባባ ነው።
አዎ፣ ማሊባባ
እሺ ፓስተር እና መስቀል ፍላወር ምኑ ጋር ነው መስቀል ፍላወር?
መስቀል ፍላወር እ፣ ናዝ- ናዝራን ወደ እኔ ደግሞ እዛው ነበር። አሁን ከጨርቆስ ነው የተነሳሁት እና ፒያሳ ደረስኩ። እኔ ደግሞ ወደዚህ ወደ እንቁላል ፋብሪካ አካባቢ መሰለኝ።
እኮ ፓስተር አደባባይ ፊት ለፊት ነው የምንገኘው።
ፓስተር አደባባይ ፊት ለፊት አዎ፣
በቃ እዛ መጣ- እንመጣለን።
እሺ።
ዛሬ እንደዚህ የሆነ ፋይቴል ምናምን እንደዚህ የስራ መኪኖች አዎ፣ አሉ።
ሰሞኑን ሳሳውት አዎ፣ አሉን አሉን። እሺ